hello ጤና ይስጥልኝ ዶክተር hello ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን ሰላም ነው።
አሜን፣ እግዚአብሔር ይመስገን አለን።
ለምን መዝገብ እንትን ነው ፈልጌ ነበር የ YouTube ትምህርት ለመማር እሺ፣ ይቻላል። ስም፣ ስልክ ቁጥር ለያዝ ነው። ስምና ስምዎትን ማለበት ስም ሰላም ወርቁ።
ሰላም፣ ስልክ ለያዝ
አ ዜሮ ዘጠኝ ሰላሳ አራት እሺ፣ ሰባ ሁለት
እሺ፣ ሰማንያ ሁለት ሀያ ዘጠኝ
እሺ፣ ይቻላል። ሰላም። class ኡን መውሰድ የምትፈልጊ በአካል ነው በኦንላይን?
አይ በአካል ቢሆን ድምፅሽ ግን ርቆኛል ሰላማዊት።
እ፣ ቆይ እስኪ hello አሁን ምናልባት እንትን ላይ hello ሄሎ